ጤና ይስጥልን። ሳቤት
ሰላም አለን ደህና ደህና። በቀደም ደውለን ነበረ ከሚሊኒየም አዳራሽ ነው እና እሺ እንትን ፈልገን ነበረ አምቡላንስ ዋጋውን ለማወቅ
ከሚሊኒየም አዳራሽ እዛው እንዲቆየ ነው እ?
እዛው እንዲሆንላችሁ ነው መቼ ፕሮግራም ነው ሲኖር የፈለጋችሁት?
አዎ ከ ከሀያ ጀምሮ ከነሐሴ ሀያ እስከ ጳጉሜ አምስት ድረስ እንትን አለ ባዛር አለ እሺ እና ያው stand by እንዲቆም እዚሁ እሺ እዚህ ስልክ ልስጥሽና ይህን ጉዳይ የሚመለከተውን ሰው ላገናኝሽ
እሺ እሺ አ- አንድ ጊዜ ስልኩን አውጥቼ መልሼ ልትደውይልኛለሽ?
ምልሽ ልደውልሽ አዎ እሺ።
ወይ ቁጥሬ ልስጥሽ ምናልባት ካላገኘሽ
አይ አሁን አሳውቅሻለሁ፣ ደውይልኝ አንድ ጊዜ እስከማወጣው ነው። እሺ